ጤና ይስጥልን ዶክተር ነው የምደርሰው።
ጤና ይስጥልኝ። እኔም እቤት ቅድም ደውዬ ተመዝግቤ ነበር እና okay።
text ይደርስሻል ብለሽ ነበረ። የገባው text ዜሮ ዘጠኝ አስር ሰማንያ አምስት ሀያ ዘጠኝ ዜሮ ሰባት ነው።
ስንት ቤት
ዜሮ ዘጠኝ አስር ሰማንያ account ልከውልሽ ነው?
አዎ እ ምን ሚል ቢኒያም መለሰ?
ቢኒያም መለሰ። አዎ ቢኒያም መለሰ ከሆነ አዎ ይቻላል። አዎ እሱ ነው።
ዜሮ ሰባት መጨረሻው ስልኩ።
አዎ አዎ እሺ እኔም እቤት እሺ።
በዛው ቴሌግራም ላይ ላኪላቸው።
አሀ፣ በዚህ ስልክ ቴሌግራም ላይ አዎ እሺ እሺ እኔም እቤት እሺ እናቴ።